ጤና ይስጥልኝ ቤተሰቦች
ሰላም ነው።
ሰላም ነው አለ።
ግን ብር ሳልገባ ጨዋታ አያስተላ- አያሳይም።
ምን ነበር መጫወት የፈለጉት?
አይደለም ኳስ ኳስ okay ስፖርት ቤቲንግ ስፖርት ቢቲንግ አያሳይም።
ነጭ ነው የሚያሳዩት።
አ ነጭ አዎ።
አዎ network issue ነው። እሺ እንደዚህ ያድርጉት። ምንድን ነው የሚጠቀሙት browser?
አ ምንድን ነው የሚጠቀሙት browser? Chrome ነው
ኳስ ነው ያ አ ክሮብ ክሮብ አዎ።
Chrome ነው።
አ
አዎ እሱ ላይ clear cache ይበሉትና clear cache clear cache step ኡን ላክሉት በቴሌግራም በዚህ አዎ፣ ስልክ ቴሌግራም ላክልኝ።
ይጠቀማል።
አ ቴሌግራም ነው ቴሌግራም አ አ ይጠቀማል እሱ ላይ እሺ እልክሎታለሁ። እሺ።
እሺ።